ጤና ይስጥልኝ። አሪፍፔ መሀሊት ነው የባኮብሎ ዳውድ።
ትናንትና ከሁሉ ስፖርት ወደ ቴሌብር ልኬ miss ብሎ ነበር እና በቴሌግራም screenshot አንስቼ ልኬ ነበረ እና እስካሁን አልተመለሰም።
እሺ፣ በዚህ ቁጥር ነበረ ያመለከቱት ያስመዘገቡት?
አዎ።
እሺ፣ ስሞት ማን ልበል ሮቤል አበበ ንጋት።
እሺ፣ ደንበኛችን እያየንሎት ነው። ትንሽ መስመር ላይ ይጠብቁኝ። መስመር ላይ ያሉ ደንበኛችን እሺ፣ ስላስጠበቅ ነው ይቅርታ። እዚህ ጋር እንደሚያሳይ ጉዳዮች ለሚሰሩ ክፍሎች ተላልፎልዎታል። እስካሁን የደረሰ ምላሽ የለም። እንዳሳወቁን እንነግረውታለን።
ይህ ማለት ይቆያል።
ያው በዚህ ሰዓት ማለት አንችልም፣ ግን አሁን ደግሞ መደወሎትንም ጭምር እናሳውቅና ቶሎ እንዲሰራሎት እናደርጋለን። እሺ፣ ሌላም ረዳውስ ነገር አለ? እሺ፣ ስለ ደወሉኛ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።